ሌሎች አላቸው
ሄሎ ተመላሽ cash ነበረ እንትን ብለን order ኡ ስለ ሳያልቅ እስካሁን ግን አልተመለስም።
ብር ነበር refund የሚደረገው?
እንትኑ ነበር የተ- የተጠቀምነው አዎ።
ራሱ ላይ በነበረው አለ አይደለ
እስኪ ስልክ ቁጥር ይንገሩኝ check ላድርግልዎት።
ዜሮ ዘጠኝ ሰላሳ ሄሎ ሌሎ ሰላሳ ድጋሚ ሰላሳ ስልሳ ሶስት አስራ አራት
አዱኛ በሚለው ነው።
ዋው
ምንድን ነበረ ፕሮዳክት? ቲማቲም።
ቲ- ቲማቲም አዘን ነበረ ሶስት አዎ።
ነበረ አጋጣሚ የግሩፑ እንትን የሆን ነው አዎ
ተመላሽ ለማድረግ ፌክ ላድርግ።
በመጠባበቅ ላይ ነው አዎ፣ ፌል አድርጓል ይሄ።
እኮ ተመላሽ ግን አልተደረገም አዎ ይመለስልዎታል ዛሬ።
እሺ መልካም እሺ መልካም ቀን።